ሄሎ ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው?
አላወቅም።
ሰላም ምን ልርዳው?
ሰላ- ሰላም ነው። ምን
አለን ሰላም ነው።
ሰላም ነው። የሆነ በ- ብስክሌት ጫወታ ማታ ስምንት ሰዓት እሺ አምሳ ዘጠኝ አምሳ ስድስት ሰዓት ጫወቴና እሺ
አ- አንድ ሺህ አምስት መቶ ብር ተሳሰኝ ነው ውድሮ ውድሮ ፈለገ እሺ።
ሌላ ሌላ ቦታ ገባ ባንክ
ምን አሉት? ፔንዲንግ አ ባንክ ግባ አጋ- ገብታለ ብሩ እሺ። በስልክ ቁጥር ነው ቤት ቤት የሚጠቀሙት?
ይሄ ስልክ ነው።
እሺ አንዴ መስመር ላይ ጠብቁኝ፣ ቼክ ላድርገው።
ቼክ አድርግ ወንድሜ።
እሺ
የኛ ማር
hello።
hello እሺ ስልክ አለ።
process ላይ ነው፣ ይገባሎታል። ትንሽ ይጠብቁት። እሺ
እሺ እስከ- እስከ ጠዋት እስከ ጠዋት ደውለን ነበረ ትንሽ ቆይ ይላል።
አዎ ልክ ኖት፣ ግን ትንሽ transaction ስለበዛ ነው።
አ ይገባሎታል፣ ይጠብቁ። ሁሉም እየተስተካከለ ስለሆነ ይገባሉታል።
እሺ እሺ፣ እሺ መልካም ቀን። እሺ እሺ